Hello. hello ጤና ይስጥልኝ።
አብረስልኝ ምን ልታዘዝ? ምን ልርዳው? ምን ልታዘዝ?
አቤት አቤት።
ቴሌቪዥን ነው። ምን ልርዳው?
ያው ምን ላይ ነው የምትገናኝ?
ቴሌቪዥን ኮከብ ዘጠኝ ሰማንያ አምስት መሰላቸው ይደውላሉ መጀመሪያ።
እሺ
ከዛ ሰባት ቁጥር ተጭነው አማርኛ ያርጉት።
እሺ
ሶስት ቁጥር ለመጫወት የሚለውን ይምረጡ።
እሺ ወይስ ለም ለጥር ነው ለምንድን ነው?
አይደለም game ነው። ጥያቄና መልስና የእድል ጨዋታ አለ። ጥያቄና መልስ coin ይገዙና ሁለት ቁጥር ላይ ይመልሳሉ።
ጌም
አዎ
እሺ game እሺ መውረድ ስንት ስንት ነው የሚለካው?
አይወርድም። ኮከብ ዘጠኝ ሰማንያ አምስት አድርገህ ትጠቀማለህ።
እሺ ኮከብ ዘጠኝ ሰማንያ አምስት
አይ፣ እሺ በቃ